ያሳጣኝ የለም እርሱ ከኔ ጋር ነው፣ ክፉንም አልፈራም። ስለ ክቡር ስሙ በጽድቅ መራኝ፣ በቤቱ እኖር ዘንድ አስቦ ጠራኝ።
እረኛ እግዚአብሔር የሚያሳጣኝ የለም፣ እርሱ ከኔ ጋር ነው፣ ክፉንም አልፈራም። ስለ ክቡር ስሙ በጽድቅ መራኝ፣ በቤቱ እኖር ዘንድ አስቦ ጠራኝ።
መልካም እረኛ ነው፣ በጎቹን ይመራ። በለመለመ መስክ ሕዝቡን ያሰማራ። እርሱን ከተከተልን የሚያስፈራን የለም። ሁሌ ይታደገናል ጌታ መድኃኔዓለም።
እረኛ እግዚአብሔር የሚያሳጣኝ የለም፣ እርሱ ከኔ ጋር ነው፣ ክፉንም አልፈራም። ስለ ክቡር ስሙ በጽድቅ መራኝ፣ በቤቱ እኖር ዘንድ አስቦ ጠራኝ።
የሚያስደንቅ ፍቅሩን በሕይወቴ ገልጿል። በቀሪው ጉዞዬም ገና ይረዳኛል። ምሕረት ቸርነት በሕይወቴ ስላየው የመድኃኒቴ አምላክ ተስፋ አድርጌአለሁ።
እረኛ እግዚአብሔር የሚያሳጣኝ የለም፣ እርሱ ከኔ ጋር ነው፣ ክፉንም አልፈራም። ስለ ክቡር ስሙ በጽድቅ መራኝ፣ በቤቱ እኖር ዘንድ አስቦ ጠራኝ።
ማንም የማይችለው ለእግዚአብሔር ይቻላል። በትር ምርኩዝህ እነርሱ ያጽናኑኛል። በጠላቶቼ ፊት ዘይትን የቀባኸኝ፣ ክብርና ምስጋና ለአንተ ይሁንልህ።
እረኛ እግዚአብሔር የሚያሳጣኝ የለም፣ እርሱ ከኔ ጋር ነው፣ ክፉንም አልፈራም። ስለ ክቡር ስሙ በጽድቅ መራኝ፣ በቤቱ እኖር ዘንድ አስቦ ጠራኝ።
ጌታ ሆይ ምን ይዤ ልቅረብ ከፊትህ? ተነግሮ የማያልቅ ጸጋ ነው ያለህ። ኃጢአቴ ቢበዛም ደካማ ነኝና ሁሉን ታልፈዋለህ ኤልሻዳይ ነህና።
እረኛ እግዚአብሔር የሚያሳጣኝ የለም፣ እርሱ ከኔ ጋር ነው፣ ክፉንም አልፈራም። ስለ ክቡር ስሙ በጽድቅ መራኝ፣ በቤቱ እኖር ዘንድ አስቦ ጠራኝ።
እረኛ እግዚአብሔር የሚያሳጣኝ የለም፣ እርሱ ከኔ ጋር ነው።